ወንድም ጤናስጥልኝ ቤት ቤት ራሄል ነኝ። ባኮ ምን ልርዳዎ
cashier እንትን ለማስለቀቅ ነበረ
ትኬት።
አ እሺ cashier ኮዱን ንገረኝ አንዴ።
አስራ ሁለት እሺ አስራ ዘጠኝ አስራ ሁለት አስራ ዘጠኝ ስልሳ ዘጠኝ እሺ
ሰላሳ አንድ ሰላሳ አንድ እሺ አንድ የተራዘመ ጨዋታ አለው አይደለ?
አ አዎ፣ ሀያ አራት ሰዓት ሲሞላው ነው ውጤቱ የሚለቀቀው።
እና ስንት ነው የጣለኝ?
አንድ አንድ ነው የጣለ እና የእሱ ከተካሄደ እስከ ሀያ አራት ሰዓት እስኪሞላው ድረስ ከተካሄደ ውጤቱ ይያዛል። ቤት ባረካው ነው ማለት ነው የሚያዘው። ካልተካሄደ ግን void ይሆንና ቦነሱ ግን ይገባልሃል።
እሺ እሺ ስለዚህ ሀያ አራት ሰዓት መጠበቅ አለብህ። እሺ እሺ፣ መደወልክ አመሰግናለሁ።
እናመሰግናለን። መልካም ቀን።
እሺ